ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ሰላም አደር።
እግዚአብሔር ይመስገን። ፊልምስቶን ሆምስ ምን አ፣ የት ፊልምስቶን የት አካባቢ ነው እንትኑ office ኣቸው? ይሄ አ፣ የሆነ እንትን ወጥቷል መሰለኝ share።
ምን? አዎ አዎ፣ ሺ- አሁን ትክክል። አዎ፣ ወደ office መምጣት ፈልገው ነው።
አዎ አሁን አዳማ ነው ምን- አዳማ ነው ያለሁት።
okay፣ አሁን ስምና ስልክ ነው እየመዘገብን ያለ ነው።
እሺ እ፣ ደውለን ሐምሌ አንድ ላይ ደውለን ያለው መረጃ ነግረኖት ነው። የዛኔ ነው ወደ office መምጣት እ፣ ያለበት።
okay።
አሁን ስምና ስልክ እያመዘገብን ነው። እንደውልሎታለን።
ኦኬ ስሙትም በቃ አልበል።
ዳኛቸው ክፍሌ።
እሺ፣ ምን ላይ ነበረ ማስታወቂያችን ነው የሰሙት?
እ፣ እኔ እንትን ላይ ነው የሰማሁት እ፣ ኢቢኤስ እንትን ኢትዮጵያ ቴሌቪዥን ላይ።
ቲቪ ላይ። እሺ፣ እሺ፣ እንደውልሎታለን።
እሺ እሺ፣ መልካም ጊዜ።
እሺ አሜን። እሺ እሺ